ጤና ይስጥልኝ አልኩኝ ማለት ነው። እባክዎን ምን ልርዳዎት?
ICL ነው።
ምን አሉኝ?
የት ነው አሉኝ?
ArifPay
ArifPay። OK እ እንትን የከፈልኩት ክፍያ ነበርና እንትኑ ላይ receipt ዋ ላይ አግኝቼ ነው short code ዋን እና እሺ ICL I think በእናንተ በኩል ነው የሚከፈለው አይደል?
ማን አሉኝ?
ICL International Clinical Laboratory እሺ በእናንተ በኩል ነው። እናንተ ናችሁ እንትን አትምትሉላቸው።
ምናልባት POS ኡን እዛ ተጠቅመው ከሆነ ሲከፍሉ ወይም አዎ።
በ wallet አዎ በ POS ከፍዬ ነበር እና amount ኡ service charge ምን ያለው እንትን የሚለው እርግጠኛ መሆን ፈልጌ ነበር።
transaction fee ው ነው ማወቅ ም።
የፈለጉት እም፣
ሁለት ነጥብ አምስት percent ነው የሚሆነው።
OK two point five percent እሺ ምን አሉኝ?
እሺ እሺ በቃ አይደስ ሆነ ነው በጣም አሳሽ thank you እሺ ለመኛቸው። እሺ መልካም ቀን።